ጤና ይስጥልኝ።
አብሮ ይስጥልን። ሰላም ነው?
እግዚአብሔር ይመስገን። ከ ArifPay ነው እየደወልኩ ያለሁት። ናሆም Dental?
አዎ፣ ናሆም Dental ከምን?
ክሊኒክ ነው።
አዎ።
ከ ArifPay
እሺ፣ ሰላም።
እሺ። ሰላም። እ፣ POS ማሽኑ ላይ transaction እያየን ስላልሆነ ሊወሰድ ነው እና አዘጋጅታችሁ እዩ ለማለት ነበረ።
እሺ፣ ልንገረው ቻርጅ ለኃላፊው እ?
አዎ፣ እ፣ ቻርጅ ተደርጎ እስከ ቻርጀሩ ይጠብቋቸው መተው ይወስዱታል። ትራንዛክሽን የሚደረግበት ከመሰሉት በድጋሚ መተው መውሰድ ይችላሉ።
እሺ፣
እሺ፣ እናመሰግናለን። መልካም ቀን።
እሺ፣ እሺ።